የዘንድሮው ክረምት አጉረመረመ። ሐምልና ነሐሴ አክቦታል ናሳየኝ ሐመሳዬ እንዲህም አልነበር ያቻምናው ሐሳብ እንዲህም አልነበር ያቻምናው ሐሳቤ እንዲያው በቆንጆ ልጃዬ ተጨነቀ ውበት አይቶ ማለፍ እኔን መቸገር ውበት አይቶ ማለፍ እኔን መቸገር አሸነፈኝ ቃሏ ብቻ ነቃል